Hello, Hottison.
Hello.
ወይ ሆትስፕሪንግ
ሰኝ
ወይ
እንትን ማንጎ የለም ማንጎ ጁስ የለም ተብዬ ነበር እሺ
እና ምን ላድርገው ታዲያ?
ንገረኝ ኦርደር ነምበር
ሰላሳ አምስት ሃምሳ ሰላሳ አራት ሰላሳ አምስት ሀምሳ አራት ሰላሳ አራት ሰላሳ አራት ሰላሳ አምስት ሰላሳ አራት አዎ።
ሌላስ ከማንጎ ውጪ
በቃ ማ የታጠቀ አምስት ማንጎ ነው አምስቱ ማንጎ የለም ማንጎ የለም በቃ እ- እሺ፣ እሺ። እና
ስለዚህ በቃ ለከስተመር እናሳውቃለን ውጣ አንተ ከምግብ ቤት ሉታ ደቂቃው ገና ነው
ወይ እ አልፎ አንድ አስር ደቂቃ አልፎታል
አ፣ በቃ እሺ ውጣ እ፣ ከምግብ ውጣ።
ቤት ውጣ አ፣ እሺ፣ እሺ።
ቻው